ሄሎ hello፣ ፍቅር ነኝ።
አረ ፍቅር ምንድን ነው መስመሩ?
ምንድን ነው? ምን ሆነህ?
አ፣ ምን አይነሳም እኮ
order በዛ ለዛ ነው።
እ
order በዛ ለዛ ነው።
አ፣ ምን ሌላ ሀገር ናችሁ እንዴ?
አንተ ትቀልዳለህ። እሺ፣ ምንድን ነው?
እሺ complete በይልኝ።
እሺ፣ ኦርደር አንድ- ነበር።
አንዱ የሞተር ነው፣ አንዱ
የቀድሙን ነው ሁለቱንም የጨረስከው?
አ እሺ፣ order ነበሩን አስታውሰኝ።
እ፣ አርባ ሀምሳ አንድ ሰላሳ ሁለት እና ሀምሳ አንድ አርባ ሁለት ሀምሳ አንድ ሰላሳ ሁለት ነው ያልከኝ? hello፣ ልጅ አለም ወይ
ሀምሳ አንድ ሰላሳ ሁለት አልከኝ። እሺ፣ አ፣ ሁለተኛው ሀምሳ አንድ አርባ ሁለት ሀምሳ አንድ አርባ ሁለት እሱ የሞተር ነው። on time ሀምሳ መስራት አንድ አርባ ሁለቱ ማለት ነው።
አ አ እሺ ልጅ አለው ኧረ እንዴት ነው እንትን የሚለው እ
ወይ ዝጋው። እሺ ልጅ አለም እምቢ ብሎኝ ነው።
አረ በምን ዝጊው።
ተባበረኝ። ኧረ እምቢ አለኝ። የምር የምር የምር እኔም እምቢ አለኝ። እንዴት አ፣ ይሻላል?
ምንድን ነው ስልኩ አልገባኝም። እኔ ምንድን ነው ቆይ?
connection በመሀል ሲጠፋ ጠፋ እንዳለ ማለት ነው። በተኑ ጠፋብኝ።
አረ ግን ምንድን ነው ቆይ ስልኩ ምን አይነት ስልክ ነው?
ስትመጣ ታየዋለህ፣
አረ ተው ግን ንገሪኝ ቢያንስ።
ታየዋለህ። ልክ እንደ አይፎን ነገር ነው። ግን እሺ ዝጋው። እሺ አይ- ልጅ አለም ዝጋው።
የምሬን እኮ ነው የኔ ይሄ ይሄ መዝጊያ ቀይ የሚያመጣው አለ በተኑ እ፣ ጠፍቷል። አሁን ነው የጠፋው እኔ ጋር እሺ፣ እ፣ ሁለታችንም ጋር ነው የጠፋው።
ምናምን ቦል ቆይ ቆይ ቆይ አገኘሁት። ቻው ቻው በል